ነኝ ስትለኝ ሁሉ support ነው ባኮ ምን ልርዳው?
የሆነች cash out ብያት ነበር። ትንሽ ብር
አልገባለትም። ቴሌግራም ላይ ልከዋል።
ቴሌግራሙን ሲያመጣልኝ ለ- እንትኑ ልላከው
ኦ የዝውውር ታሪኩን transaction history ውን ይላኩልን።
እሺ፣ እንዴት ነው የሚላከው? አልገባኝም።
ስክሪንሻት ነው የሚያደርጉት።
ስክሪንሻት አድርጌሽ ልላከው?
አዎ
እሺ